ሄሎ ጤና ይስጥልን ምሽት ቤት ረቤት ነኝ።
አሁን ተቋርጦ ነው።
እሺ ምን ነበረ?
እንትን ብር ደውዬላችሁ ወደ አካውንታቸው መሰኗል ወደ እነሱ እነሱ ያስገቡላችኋል ል ብሎን አላስቸግሮም ላሉ እሺ ስልክህን ትነግረኛለህ? ዜሮ ዘጠኝ ሀምሳ ስድስት ሀምሳ ዘጠኝ እሺ ሀምሳ አንድ ስልሳ አንድ
ስንት ብር ነው?
ሁለት ሺህ ስምንት መቶ ሁለት ሺ ስምንት መቶ አ
ሁለት ሺ ስምንት መቶ በዛ አካውንት የለም። አባ ኧረ አለ አርብ ዕለት ሀምሳ ስድስት ሀምሳ ዘጠኝ ሀምሳ አንድ ስልሳ አንድ ማለት አርብ ዕለት ሳምንት ነው የሆነው ሀምሳ ስድስት ሀምሳ ዘጠኝ ሀምሳ አንድ ስልሳ አንድ ስልሳ አይደል?
አንድ አ ቀኑን ወይ በስት አርብ ዕለት ነው።
አርብ ዕለት አዎ ሳምንት አርብ ማለት አ አ
okay አለ አዎ ገብቷል። እሺ እ?
የገባው መቼ መስቃይ እስቲ ሌላ detail የት ነው የገባው?
አይ በደንብ appro- አ- እነሱ ጋር ነው ችግሩ። approve አልተደረገም። እሺ
እሺ እነሱ ጋር please approve the payment ነው የሚለው እና እነሱ ናቸው approve የሚሉት እኛ አይደለንም።
እኮ ምን ላድርግ ታዲያ? እኔ እነሱ ጋር ስደውል እነሱ ደግሞ እምቢ ብሎን ወደ እነሱ መልሰነዋል አሉ አይ እኛ ጋር እምቢ አላላቸውም፣ እምቢ አላላቸውም።
እና ም- ምን ልበላችሁ እ፣ አንተ ትንሽ ታገሰን። ያው አሁን ዛሬም ምናምንም በዓል ነው እስከ ሰኞ ድረስ እ፣ ይስተካከላል። እሺ ሌላ አንድ እነሱ ሳምንት ጋር ነው እነሱ ጋር ነው no፣ እስከ ሰኞ ድረስ አሁን ነው የሰጭ እሺ። ያለ እሺ።
ብቻ አይደለም ብዙ እንደዚህ ያስቸግረውናል እና እ፣ በደንብ እያወራንበት ነው። እሺ እሺ ሰኞ ደርሶ እኮ ሰኞም አይገባም ብለን እኮ አይ በእርግጠኝነት ይገባል።
እሺ እሺ ወንድሜ thank you በጣም እሺ እሺ